ሄሎ
ሄሎ
ሰላም ጤና ይስጥልኝ።
ጤና ይስጥልን።
እ የደወሉት ግሎሪ ሪል ስቴት ነው። ምን ልርዳውት?
ሄሎ
ሄሎ እን- አቤት ሰላም ነው።
እግዚአብሔር ይመስገን።
እንትን ፈልጌ ነበር ስልኬ ላይ ጥሪ መንዙም አላረግ ፈልግ ነበር።
አ እሱን አገልግሎት እኛ አንሰጥም። የደወሉት ግሎሪ ሪል ስቴት ነው።
አገልግሎት አትሰጡም እናንተ?
አዎ አዎ።
እሺ እናንተ ጋር ስንት ብዬ ልደውል?
እ ምን አሉኝ?
እናንተ ጋር እናንተ ናቸው ማስተካከል የምትችሉት?
አ እኛ አይደለንም።
እ የት ነው ታዲያ?
አ እሱን አላውቅም።
እሺ እሺ ይቅርታ።
እሺ እሺ ችግር የለውም። እሺ